ሄሎ ጤና ይስጥልን ቤት ቤት ጤና ይስጥልኝ ሰላም ሰላም እንዴት ነህ?
ከቴሌ ብር ከአወራ ቤት ቤት ብሩ አስቀምጬ ገና አልገባም። ቤት ቤት ጋር አልገባልህም? እሺ message ኡን ላክልን ቴሌግራም ላይ
ሴሹ ባ በምን
እ እ በምን ላይ በ ቴሌግራም ላይ ቴሌግራም ላይ message ኡን ላክልን።
ማስገብቼ አብሩ እንትኑ
አዎ message ከቴሌ ብር የተላከልን message የለም በቻፓ ወይም በሳንቲም deposit ማድረግህን የሚያሳይ message እሱን ቴሌግራም ላይ ላክልን።
message ኡ delete አድርገን መሰለኝ ቤት ቤት ጋር አገኛለሁ አ ቴሌ ብር ደውለህ አስልክ። እሺ ማስላክ ትችላለህ።
ሚሴሹ
አ
message ከቴሌ ብር ሊላክለት አይደል?
አዎ ከቴሌ ብር የተላከልህን message ነው ለእኔ የምትልክልኝ። ካጠፋው ላኩልኝ በላቸው ቴሌ ብር። እሺ message ስለሚያስፈልግ ነው ቴሌግራም ቴሌግራም ላይ አዎ ላክልኝ።
በምንድን ነው የምንጠቅመው? ቴሌግራም ቴሌግራም የለህም? ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
እሺ አሁን ልካለሁ። እሺ እሺ እሺ ላከልን። እሺ